Hello, Police Police.
ጤሎ Police የምልታዘዝ ቴሌቪዥን ቴሌቪዥን ነው የምልርዳው።
ቴሌቪዥን መቋረጤን ፈልጌ ነበር።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውለው ስድስት ቁጥር ይንኩ።
እሺ